ጤና ይስጥልን ቤዛ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳዎ?
እንትን ፍሪጄ የተበላሸ ነበር ለማመልከት ነበር።
ጤና ይስጥልን ደንበኛችን
አይሰማም?
ይሰማል። ይቀጥሉ።
ምን ፍሪጅ ነበር? እሱን ለማመልከት ነው። ሜታ ፍሪጅ።
Okay፣ ተበላሽቶብህ ነው?
አዎ፣ እኔ እዛ promoter ነኝ፣ እዛ አካባቢ።
Okay፣ እሺ። የቤቱን BG ID ያውቁታል?
እዚህ አየር ጤና አካባቢ ነው። A and B ግሮሰሪ። ይሰማል?